ሄሎ
Hello ሰላም ነው?
ጤና ይስጥልኝ ቤስት ቤት
Best Bet አይደል?
አዎ ቤስት ቤት Best Bet ነው። አዎ Best Bet ነው።
አዎ እንትን አንድ የሆነ እንድተባበር ገባኝ ነገር አለና እንድተባበር ነው ረጅት ምናምን አድርጋለሁ እና ኦንላይን ለመቁረጥ ስለፈለግኩ ነው።
እሺ አሁን ለምሳሌ team one team one negative negative one ነጥብ ሀያ አምስት እና negative one ነጥብ ሀያ አምስት እና negative one negative one point seventy five ምን ማለት ነው? እሱ ትንሽ ግራ ገባኝና እንድታስረድኝ ፈልጌ ነው።
ይህ under one point ምናምን የሚለው ነው። under እና over ምናምን የሚለው ነው።
handicap ኡ handicap handicap አዎ handicap
እ፣ football አይደለም
አዎ አዎ football football football ነው።
አዎ እሺ አንዴ ቴሌግራም ላይ screenshot አድርገህ ትለክልኛለህ እና እዛ ላይ አዎ።
ጽፍልህ።
አዎ፣ እዛ ሙሉ መረጃ አዎ አዎ በአማርኛ ቢሆን ጥሩ።
እሺ አማርኛ እኮ እንጽፍልሃለን።
በአማርኛ ማለት አልፋ